ቤት ቤት ቤቲ ነው የምንለው
ቤት ቤት ነው አራት መቶ እስካሁን processing ይላል። እስከ ማታ እስካሁን አዎ ፓፓ ትንሽ ያስቸገረ ስለሆነ ነው። እሺ ይገባልሃል። እያስተካከሉት ነው። ትንሽ ጠብቅ።
እሺ ልንገር ቁጥር
ንገር።
ዘጠኝ አስራ አምስት ዜሮ ዜሮ ሰማንያ ሶስት ሰባ ሰባት እስከ ማታ እስካሁን ነው። ዜሮ ዘጠኝ አይደለም ዘጠኝ አስራ አምስት እሺ
ዜሮ ዜሮ ሰማንያ ሶስት ሰባ ሰባት ስንት ብር ነው?
አራት መቶ ብር ነው። ማታ እስካሁን ነው።
አዎ ይገባልሃል። እሺ እንዳልኩ ትንሽ withdrawal እያስቸገረ ስለሆነ ነው። ይገባል፣ ይስተካከላል።
እሺ ያስተካክልልኝ በእናትሽ።
እም፣ እሺ
እሺ